हेल' እሺ ሄሎ ሄሎ ሄሎ ሄሎ ሄሎ
ለእነሱ እኮ መሪ እንደሆነ ማዞር አለባቸው።
Hello
ጀምሮ መታወቂያ ራሱ እኮ ለእኔ ነው። Hello
ወይ ሄሎ ሄሎ ሄሎ ሄሎ እ፣ login አድርጉና በላቸው እያዩዋቸው ነው። አሁን login login ያርጉ login አድርጉና እሺ በእንትን login ሎጊን አርግ ሎጊን አርግ እ፣ ምን ፈልገች ነው እ? የት ነው የሰጥሽው ቆይ እሺ ጠብቂ ኦኬ Is- is what furniture? Furniture. የዚህ ኮኔክሽን ለምን እንትን አለ? አንተ እ? እ? የሆነ የተነቀለ ነገር አለ? እሱ ንቀርና ንቀርና እንትን በለች ታካ
እሺ ሎ- አሁን ሎጊን አድርግ በልልኝ።
ሎጊን አድርግ እስኪ ሎጊን አድርግ ሴን ሴ- ሴን ሴን አይ ሎጊን አድርግ ይላል ይቻላል ሴን ሴን አዎ ዱፌራ ገብተህ ዱፌራም ዱፌራ ገብተህ አ፣ እንዴት ነህ? ቆይ እኔ እንትን አድርግ ም- ምንድን ነው ገባ ገባ የመ- የልደት ቀን ነው ግባ እስኪ ግባ சரி અ, લો- લોગિન બોલો મનપા అమ్మ కన్నడ చూచారు కదా
ቆይ ሽንቱን አነ- ሽንት- እችን ሲስተም እንዳያሳካት በለው ሲስተም አናሳክላ በለው አስቲ
ምን ምን እዚህ ጋር እዚህ ጋችን አናሳክላ በለው
የለም አይሲቱ የለም ታውቃለህ ዛሬ
አይሲቲ የለም ዛሬ እነሱም ቢሆን እችን ማወቅ አለባቸው። እዚህ ጋር ገብተው እንደዚህ ኢንደክሱ አውት ኦፍ ቦንደሪ የሚል ካለች ቀይ ከበራች እችኛዋ ቀይ እዚህ ጋር ገብተው ነው የሚያስተካክሏት። እችን አለች ከስተም ለቢል ብለው
ከዛስ እነዚህን enable disable የሚሉትን በትክክል ማስተካከል ነው።
enable enable ይደረጋል enable የሚደረጉትን ማስተካከል ነው። አሁን እዚህ ጋር disable አለች እዚህ ጋር እችኛዋ እነዚህ እየተከተሉ
ቀይ ሲመጣ ማለት ነው እንደዚህ ቀይ እችኛዋ ጽሁፍ was out of boundary
ሁሉም ነው enable መሆን ያለበት no no አንድ ቆይ ልቀቀው በለው እስኪ mouse ይዟል መሰለኝ ልቀቀው በለው
ለቋል
እሺ አንድ ብቻ ስንደርስባት ትዋለህ ከእሷ ውጭ ሌላውን በሙሉ enable ትሆናለህ እቺ ብቻ ነች only allow approved domain የምትለዋ ብቻ ነው disable ትባላለች okay አሁን allow approved domain okay አዎ እችን ብቻ disable የቀሩን በሙሉ enable
enable እዚህ ይችላል enable አዎ ሁሉንም enable በቃ ከዚህ በታች ያሉት እንዳለ
enable አዎ አዎ። ባለሙያዎቹ ራሱ እችን እችን ማወቅ ቢያውቁ ችግር የለውም አይደል የለባቸውም ቀላል ስለሆነ በቃ ከዚህ trust site የሚለውን ነው ከመጀመሪያ custom
እ?
trusted site የሚለውን ነው
አዎ trusted ማ ያው active ነዋል እንደዚህ ብለን እንሄድ ነው ከስተምዴ ብለን አፕ ላይ ኦኬ ብለን አሁን ስንመጣ ይገባ አሁን ፓስዋርድ አስገባ ፓስዋርድ
ከዛ ይህም ጻፍ ክሊክ ወይም እሺ አሁን ከፍቷል።
እሺ አሁን ያላገባ ነው አይደል? ያላገባ ላይ ግባ ብሎ
ያላገባ ላይ ገባል።
እዛው አይደለም እዛው እሱ ነው።
ያላገባ ላይ እሺ
ከዛ የእሷን ፈልግ በላት ልንገርህ እንትኗል እሺ ይሁን NM ዋን NM NM
ይቻላል NM ብለህ አራት ዜሮ
NM
አራት ዜሮ
አራት ዜሮ
ሀያ አራት
አራት ዜሮ አራት ዜሮ ሀያ ሀያ አራት አዎ፣ እሺ ሀያ ስምንት ዜሮ ስድስት ሀያ ስምንት ዜሮ ስድስት አዎ እዚህ ጋር አስገባው ማመልከቻ ቁጥር የሚለው ጋር እዚህ ጋር ዜሮ ስድስት ዜሮ ስድስት አዎ እዚህ ጋር አስገባው።
എന്നെ മതി አራት ዜሮ ከዛ ሀያ አራት ሀያ ስምንት ዜሮ ስድስት
ፈልግ በለው እስኪ አ፣
ምንድን ነው ጸጥታል እንዴ?
አ፣ ይ- አ፣ ጸጥታ ነው።
connection ነው የሚሆነው ወይ የሆነ በጽሁፍ ማምጣት ነበረበት የ error ኡን አዎ click ስላደረከው ነው አየህ አ፣ እሱ አሁን በድጋሚ የሚለው በድጋሚ የሚለው የሚሰጠው click እዚህ ጋር
በድጋሚ ያው okay click አድርግ። እሺ ወጥቷል።
እኮ አሁን እዚህ ጋር okay ይሁን ላመጣ ማር ቆይ ቆይ ቆይ አንዴ መልሰው ወደ ማል- መልሶ ወደ
ወደ ላይ ወደ ላይ ወደ ኋላ መልስ
ከፍ እንዳለ ጎተት አድርገው
ወደ okay ወደ ታች ወደ ታች በቃ እዚህ ጋር እዚህ ጋር አሁን ይኸው መግባት ነበረበት okay
ሳታጠፋው ጠብቀኝ
እሺ እንዳይጠፋሽ
የልጅ ግቢ ግቢ አለ መረጃ ያደረግሽው ማለት ነው እዚህ ጋር እየመጣ አይደለም የመታወቂያ አገባ ላይ እሷ እየወጣ አይደለም merge ተደርጓል አዎ። ያዥ ልንገርሽ አራት ዜሮ ሀያ አራት ምን ጣፍ ጣፍ ሀያ ስምንት ዜሮ ስድስት ሀያ ስምንት ሀያ ስምንት ዜሮ ስድስት ያሳየኛል እኮ merge እንደተደረገ እኮ ወረዳ ሶስት AA ው እየወጣ አይደለም ሰርቲፊኬት ላይ እም። እ፣ አራት ዜሮ ስልሳ አንድ አዎ ሰባ አምስት እንትኑ ጋር ግን እያስቀመጠው አይደለም
መታወቂያ ነው እሺ አዎ። እስኪ አይ ኬዙ ላይ እናሳክለዋለን እና አሳልፈው እስኪ ዝም ብለህ አሳልፈው አሳልፈው አስ- አስ- አስቀምጥ ይበል አዎ
አስ- አስቀምጥ በኋላ እስኪ።
እሺ አሁን
መረጃ በትክክል
ተቀምጧል
ካሸረት ብትበል አዎ
ስላለ ኬስቱ
አሳለፍ ላኪ ለኬስቱ ላኪ አሁን የደረስሽ
ኬዝቱ ላይ ወይ ኬዝቱ ግባ
ኬስቱ እ፣
ኬስቱ ኦኬ ዮናታን ኬስቱ እስቲ አናግረው ጥላሁን ሄሎ ትንሽ እ፣
እሱን አናግረው እስቲ ኬስቱ
እሺ ግባና እሷን አስቀጥል ግባና አስቀጥልላት
እሺ ቆይ ልግባ
አይ እዛ ላይ ነው እንደ የጀመርኩት። አይ እዛ ላይ ነው አችርቴ ገለስ ጀነ ይባል
እንዴ! ለምን አጠ- ለምን አጠፋኸው? ለምን ነው የምታጠፋው? ለምንድን ነው የምታጠፋው?
hello hello ለምን ለምንድን ነው የምታጠፋው?
አይደለም እኔ እዛ ላይ አልገባም። ሌላ ላይ ነው እሱ password አይቀበልም። ሌላ digits ልስጥ
እም፣ ሌላ ስራ።
እ እ እሺ እሺ፣ ቶሎ በል።
እሺ አ- አስራ ሶስት
እሺ ሀያ ስድስት እ
ሀምሳ ሁለት እ አርባ ስምንት ሰማንያ ሶስት
እሺ፣ accept በልልኝና ቀጥል። የእሷን ይሄም ይዘዋላል።
የማን okay እሺ ቆይ ልውሰደው እና አላየውም ሌላ ስራ ላይ ስለውየው የት አለ እሱ አይልም እንሟል ቀጥል ቀጥል፣ እነግረ- እነግርሃለሁ። login አድርግ።
እኔ ገብቻለሁ ያው
ኧረ ለምን ዘጋው? ያው አሁንም በ X ለምንድን ነው በ X የምታጠፋው? ውይ እኔ ዲስኩን እኮ አጠፋህብኝ።
እሺ እሺ ቆይ ልመልስ አስራ ሶስት
እሺ accept በለዋ።
ብያለሁ በ X ታጣፋ minimize አድርገው።
እሺ አረኩ ያው ገብቻለሁ እኔ
ተላኬ
እንምን ቀጥል አልገባ እንዳለ ግባና ግባና አዎ፣ እኔ ማን አስገባና ቀጥል።
እሺ ንገሪኝ ሄሎ
እ
እንምን እየፈለክ ነው
አ- ላስገባ ስላልከው ጊዜ ያዝ አራት ዜሮ ሀያ አራት ልቀው ወይም ሜል ጻፍት እሺ ሀያ አራት መጥቷል እኮ ሲጀምር።
ቆይስ ቆይስ ኪሊዮ ኤዋን አስገብቷል አላስገባም ለማየት ነው።
እሺ፣ አዎ ኤ- ኤው የለም አሁን
ወጥቷል።
የመጀመሪያው ላይ ግን ጠዋት ተሰጣችሁ ይሄዱ ሁለተኛ እየሰራችሁ አይመስልም።
አሁን ወጥቶልሃል አይደል?
አዎ፣ አዎ፣ ወጥቷል።
እሺ፣ ስለዚህ ምን ችግር እንዳለው check አድርግልኝ። ሴትዮዋ እዚህ ስለ- ስለሆነች ሳትመጣ በቃ አሁን ከባለቤታቸው መጠበቅ በቃ ገድቧል። ይኸው ነው ችግሩ። አሁን ማ- አምጥቷል ማለት ነው።
ስለዚህ ትመጣለች አሁን።
አዎ በቃ ትምጣ። check አድርጌ አስቀምጣላታለሁ።
አይ፣ print አድርገህ ጠብቃት አዎ እየመጣች ነው።
print print። አዎ print አድርገህ ጠብቃት። እሺ።
Thank you። አመሰግናለሁ።
Thank you.